እኔ ስጥልኝ ስፖርት በኩል የምንወጣው
ካሻውት እንዴት ቀረ? ካሻውት ካሻውት
ካሻዎች
አዎ፣ ስልክ ላይ አያመጣም።
የተጀመረ ጨዋታ ካሉት አያመጣሉት።
አይ የተጀመረም ሳይሆን ተጀምሮ የቆየ እንትን ካለ ያለቀ ካል- አልቆ የቆየ
አልቆ የቆየ ካሻውት እንዴት ያመጣል?
አልቆ የቆየ አሁን ታርሞ ያለ ምናምን ካሻውት ህክም የመጀመሪያ ያደርግልህ
አልገባኝም። አልቆ የቆየ cash out አይደረግም። cash out የሚደረገው ያልጀመረ ጨዋታ ገና ትኬት ገና ከ- ስትቆርጥ ሳይጀምሩት ጨዋታዎቹ ይሄን ያክል ብር ሰጥቼ cash out አድርግ ይልሃል። ከዛ አዎ፣ ይሄም ያመጣል።
እንደሱ- እሱ ነው እሱ ነው እኮ እያልኩ ያለው ያለ ያለ ነው ጨዋታ አሁን።
ካለቀ አያመጣም።
ጨዋታ ሳያልቅ አይደለም እኮ ምን እሺ፣ እንደዛ ነው እኮ አሁን አሁንም አያወጣም።
ምን አሉኝ
ጨዋታው ሳያልቅ ነው እኮ ብለው ጨዋታው ሳያልቅ ነው እኮ ብለው እኮ ጨዋታው ከጀመረ አይሆ- አያመጣም። ሳይጀምር በፊት ነው የሚያመጣው።
ከጀመረ በፊትም አያመጣም እኮ አሁን ከጀመረ በፊትም አያመጣም
ገና እንደቆረጡም አያመጣሉትም።
አያመጣም ምንም
እስኪ እሱን check እናደርግሎታለን።
እሺ